ጤና ይስጥልኝ የተሰጠኝ ማዕከል በአኮሞ ልርዳዎት?
ጤና ይስጥልኝ ወንድሜ አብሮ ይስጥልን
ይቅርታ የበረራ ዋጋ ልጠይቅ ነበረ ይቻላል
ከኢትዮ ዱባይ ስንት ነው ዩናይትድ አረብ ኤምሬት ደርሶ መልስ ሶ ኢትዮጵያን አርላይንስ ኦኬ መቼ ሄዶ መቼ እንደመጣ ያውቁታል ወይስ ዋጋውን ብቻ ለማወቅ ነው አይ ዋጋውን ለማወቅ book ለማድረግ OK actually አሁን ያለው ዋጋ ሰላሳ ሰባት ሺህ ብር ነው ደርሶ መልስ በኢትዮጵያ ኤርላይንስ
ኦኬ እሺ አመሰግናለሁ እሺ ሌላ የምረዳዎት ነገር አለ የለኝም አመሰግናለሁ እሺ እኛም እናመሰግናለን መልካም ጊዜ